ከትላንት ወዲያ ምናምን ጀምሮ group ላይ የተላኩትን ላኪና
hello
ሰላም ጤና ይስጥልኝ። ከአዲስ Outfits ነው የምደውለው። እ፣
ምናቱ
ከአዲስ አውትፊትስ ነው የምደውለው።
እሺ ምን ነበር?
ቦርሳ order አድርገሽ ነበር?
አይ አላደረኩም። አስራ አምስት ቀን ነው ተውኩት እኮ
okay፣ እሺ። እና አመሰግናለን።